ማታ ብር ማነው እዛ ውስጥ እንደገዛልኝ check አድርግልኝ እዚህ account ኤን
ማታ ምንድን
ብር ወደ ቴሌ ብር እንደሚገባልኝ ብዙ ብር ወደዛ አስገብቻለሁ check አድርግልኝ እስኪ ሁሉም ቦታ deposit አድርገህ ነው?
አዎ check አድርግልኝ እስኪ ብሩ ሁሉም ቦታ እሺ አንዴ ጠብቀኝ።
ሄሎ ወይ
ዊዝዶ አድርገ ነው
አአ
እ ማታ ማታ ብዙ ብር ወደ ሌላ ቦታ ስላስተላለፍኩም አለው አካውንት ቼክ አድርግልኝ እስኪ ብር እንደቀራ
እሺ አሁን ሄደ- እም፣ የቤስት ቤት ቁጥርህን ንገረኝ። እሺ
በዚህ ዜሮ ዘጠኝ በዚህ ነው እኮ በቃ እ እ፣ ይቅርታ በራሱ ነው።
ስለማይታየኝ ነው። ንገረኝ። ዜሮ ዘጠኝ ዜ- ዜ- ዜ- ስድስት መቶ ዜሮ ዘጠኝ
ዜሮ ዘጠኝ ስድስት መቶ አርጌ ስድስት መቶ ሰ- ሰባት መቶ ሰባት መቶ ዜሮ ስምንት ዜሮ ስምንት እሺ hello
ወዬ እ፣ ሁሉም ብር ገብቶልሃል። ሁለት ሺህ አምስት መቶ ሁለት ሺህ አንድ ሺህ እና አንድ ሺህ ድጋሚ ገብቶልሃል።
አንድ ያልገባ ብር የለም።
ሌላ- አይ-
ያልገባ አይ- ምንም የለም። እሺ አይ- አይ-